ሄሎ ጤና ይስጥልን ቤስት ቤት ምን ልርዳዎት?
እንትን ጨዋታዎችን ውሻ እንዲስተካከል ነበር እና ኬብል መስሎ ኬብል አስተካክል ነበር ኢንግሊዝ ስልካል ነበር እንዲታይልን ነበር።
እሺ ከየት ነው?
አዎ፣ ፖሊስ መሪ
ቴሌግራም ላይ ማን በሚል ነው የላክሽልን? እ
ፖሊስ መሪ ሉቃስ ሉቃስ ነበር እያወራች ያለው።
ሉቃስ እሺ፣ እሺ አንዴ ጠብቂ።
እሺ